hello hello አቤት
ID ውን ልንገርሽ አንዴ።
አቤት አሁን ID ውን ንገረኝ ብለሽ ነበረ check ለማድረግ
እ ትኬት check ለማድረግ ነው።
ያ ቲኬት እሺ ንገረኝ።
ሰባት ሰባት E እ E እንደ እ ኢትዮጵያ ያኛውን ማለት ነው።
ትነግረኛለህ? እ እንትን ያንኛውን ትነግረኛለህ?
ስላጣሁት
ከታች ይሄ ባር barcode ኡ አለ አይደለ? ከሱ ስር አለ።
ከምኑ ስር ከ barcode ኡ ከይሄ የባሩ ስር ከታች ወደ ታች አካባቢ cashier code የሚል አለ።
እሱን ስላላገኙት ነበር። አሁን መለሻ ደውላለች።
እሺ ይሄንኛውን ንገረኝ። በቃ እሺ ንገረኝ። እሺ አሁን ሰባት ሰባት E E
አርባ ሁለት C አርባ ሁለት
አርባ ሁለቶች አ C
C
ሁለት መቶ ሰማንያ ስምንት
ሁለት ሰማንያ ስምንት ሁለት
ሁለት
BB
እሺ BB C አርባ ሶስት
አርባ ሶስት F
F ስድስት መቶ ዘጠና B
ስድስት ዘጠና B ይቅርታ እንዲህ ደግመህ ትነግረኛለህ?
ረጅም ቁጥሩ ነው።
አዎ
ሰባት
ይቅርታ፣ እሺ። እሺ ሰባት E
B ነው ያልከኝ?
E E እንደ ኢትዮጵያ ማለት ነው።
እሺ E
አርባ ሁለት
አርባ ሁለት C C
ያልሽ C ብያለሁ።
ሀያ ስምንት ሰማንያ ሁለት ሀያ ስምንት ሰማንያ ሁለት እም፣ BBC
BBC
አርባ ሶስት F
አርባ ሶስት እም፣ አርባ ሶስት F አልሽ አዎ አዎ ስድስት ዘጠና
ስድስት ዘጠና B B በቀለ
እም፣ ሄሎ ወይ መስመር ላይ ጠብቀኝ እሺ። ኔትወርክ ነው።
እሺ
እም፣
ሄሎ ሄሎ ሄሎ
ሄሎ
ወይ ኔትወርክ ይዞኝ ነው። ቆይ እንዴ እንደገና ሌላ በላፕቶፕ ይሻላል። ሄሎ ወይ ትክክል ነው ግን ትኬ- ኮዱ
እ ኮዱ ትክክል ነው ግን search ሳደርገው እያገኘሁት አይደለም።
አዎ እሱ ነው እንግዲህ ወይም ተይው በቃ ችግር የለም ሰባት E አርባ ሁለት C ሁለት ስምንት ስምንት ነው ያልከኝ? አ?
እ አ ሰባት አልከኝ። ሰባት E
አ ሰባት E አርባ ሁለት ሲ አደር ሁለት ዘጠኝ እ?
ከኢ ቀጥሎ ዘጠኝ አለ ከኢ ቀጥሎ ዘጠኝ አለ።
አ እሺ ወይት እንግዲህ ዘጠኝ አርባ ሁለት